hello ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነኝ።
እግዚአብሔር ይመስገን።
ስምንት Stone Homes ነው።
አዎ፣ ምን ልርዳዎት?
እ?
አዎ ልክ ነች። ምን ልርዳዎት?
እንትን ማስታወቂያ ላይ ሰምቼ ነበረ።
እሺ እሺ፣ መረጃ document ከፍሎ አዎ እሺ እኔ የተወሰነ መረጃ ሰጥታለሁ። ቀሪም ቢሮ መጥቶ ይወስዳሉ። እ፣ እኛውን ወደ ዘጠኝ የሚሆኑ site ኦች ናቸው ለሽያጭ የወጣ ናቸው። ወደ መሀል ቦሌ ሜክሲኮ ሲኤምሲ ሳር ቤት አለን። ወጣ ወዳሉት ደግሞ አያት ጣፎ፣ ኪዳነምሕረት ሲጨሙና ቱሉ ዲምቱ አለን። የአከፋፈል መንገዱ ቅድመ ክፍያ ሶስት መቶ ሺህ ብር ይከፈልና ቀሪውም በአምስት ዓመት ጊዜ ውስጥ ከወለድ ነፃ በሆነ መንገድ ነው የሚከፈለው።
አዎ።
እንደየ site ኡ እንትናቸው ይለያያል።
ሪል እስቴት ነው ወይስ ቤቶች ናቸው?
ሪል ስቴቶች ናቸው፣ አፓርትመንቶች።
አፓርትመንት ነው።
አዎ የት አካባቢ ነው ያሉት እርስዎ?
እኔ ወደ አስኮ አካባቢ
ልደታ ቢሮ አለን። እዛ ቢሮ ብቅ ማለት አይችሉም። ሙሉ መረጃውን ለማግኘት የእያንዳንዱ እንችላለን እንችላለን።
okay፣ ልደታ መርካቶ የገበያ መካ- ማዕከል ቢመጡ ነጩ ህንጻ ያውቁታል። ከፍርድ ቤቱ ፊት ለፊት ያለው ምን ያህል ጊዜ ይፈጃለን ማለት ነው?
ከሁለት ዓመት እስከ ሁለት ዓመት ተኩል ያሉበት ደረጃ እንደየሳይቱ ይለያያል። ከሁለት ዓመት እስከ ሁለት ዓመት ተኩል ባለው ጊዜ ውስጥ እሺ፣ መች ብቅ ማለት ይችላሉ ታዲያ?
ከ- በሚቀጥለው ሳምንት ወይ ቅዳሜ
እሺ፣ ቅዳሜ ደውዬ check ላድርጎት።
እሺ፣ እሺ፣ ስምዎትን ልያዝ?
እሺ፣ ያሬድ ያሬድ አዎ፣ እሺ፣ መልካም አዎ።
እሺ።